ኤስሊያ ይፌ ሰላም ነኝ። ማቆም ገብቶ ሰላም ነው። ሄሎ ሰላም ነው።
እግዚአብሔር ይመስገን። ምን ልርዳዎት?
ብር ትላንት ከ ሞ- በእንትን ከቴሌ ብር ወደ ኩዊክ ቤቲንግ አስተላልፈ ነበረ ነው
አልገባሉትም።
ከአካውንት ቀንሶ ከእንትኑ እንትኑ ላይ ያኛ ይሄ አልገባም።
ክሊኩ ላይ አልገባም።
እኛ ጋር ደውሎ አስመዝግበው ነበር።
አስመዝግቤ ያለው ግን እስካሁን ምንም የተባለ ነገር የለም።
መልስ አላገኙ። በስልክ ቁጥር ነበር የተመዘገበው።
አዎ፣
ስለመየቻ እንዲ መስመር ላይ ጠብቁኝ ሌሎት እሺ።
አቶ ሳምሩንስ ያው
አምስት ሺህ ብር deposit አድርገው አልገባለትም ተብሎ ተላል መዝግቦለታል።
አዎ
በእኛ በኩል አልተደወለለትም ነበር።
ምን ምን አልሽኝ?
በእኛ በኩል ተደውሎ አልተነገረውትም ነበር።
አልተነገረኝም። አመለከትኩኝ ዝም አሉ።
እሺ ደንበኛችን ተመዝግቦ ተላልፎለታል። በእኛ በኩል ይታየለት እና መልሱን መልሰን ራሳችን ደውለን እናሳውቆታለን።
ምን በእኛ በኩል ሲስተካከል ይቆያል?
ያው እንደ case ኡ ነው። በእኛ በኩል አይተን እ ታይቶሎት እንደውልሎታለን። ደንበኛችን እናንተ ጋር አይደል ያለው ብሩ ማለት ስልሽ
አዎ፣ ችግሩ ችግሩ ምን እናንተ ጋር ነው?
እንደሆነ system ኡ ላይ ታይቶ ነው የሚታወቀው። ደንበኛችን እኮ ታዲያ system ኡን ለማየት ሁለት ቀን ያስፈልጋል ወይማ
መጀመሪያ ስለተፈጠረበት መግባት ይቅርታ እንጠይቃለን። እኛ በድጋሚ አይተን እናሳውቁታለን።
መቼ ምን ያህል ልጠብቃችሁ?
ይሄን ያህል ጊዜ ልልች እንደመያች
ምን ነው ለምን እኔ በእኛ ማመለከት በኩል ያለብኝ ሳይቶች- እኮ ለምን እ?
በእኛ በኩል ታይቶ ሲያልቅ እ፣ ራሳችን እናሳውቁታለን።
ታይቶም ያልቅ ነገር ምንድን ነው? አየር ላይ እናንተ ጋር የተያዘ ነገር ነው። በቃ መ- መልቀቅ ካለባችሁ መልቀቅ ነው። ታይ- አይተን ምናምን የሚባል ቀጠሮም የን- ለምን ያስፈልጋል? ትላንት ነው። በትላንቱ እኮ እስከ ዛሬ መሰራት ይችል ይቻል ነበር
በቃ እንደመያችን እ?
ልክ ነዎት።
ሰው ስለዚህ ምንድን ነው ቀጠሮ ማራዘም ወይ የማይታወቅ እሳት አ- አናቅም ማለት እናንተ ጋር ነው ችግሩ፣ ቴሌብሩ ጋር አይደለም። እኔ ላመለከት እኮ ነው።
እሺ፣ እንደመያችን አይተን በእኛ በኩል እናሳውቁታለን።
ምን ያህል ልጠብቃችሁ?
ይሄን ያህል ጊዜ ልልች እንደመያችን እንዳትይዙት ነው።
የምትገርሙ ናቸው በጣም።
መልሽን መልሰን እንደውልሎታለን። ይግባ